ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
አብሬ ስትልኝ ከዚህ ከሐዋሳ ነኝ።
እሺ እ፣ ምን ልርዳዎት?
አይ በዚህ የሆነ በ- የእንትን በስጦታ ብርቅ ምናል ምናምን ስትሉ ስሉ ማለት ነው።
ይሄ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አሏቸው።
አ፣ ምን- የምን ያንቀም ግን
የቴሌቪዥን game ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው መጫወት ይችላሉ።
እ፣
game ኦችን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እ፣
ያው ይጫወቱና game ኡን ግልጽ ያልሆነ ነገር ካለ ያሳውቁን።
game ኡ game ኡ ተጫውቶ ካለፈ አምስት መቶ ብር ሽልማት ያገኛል።
እንደ እድል ነው። ያው እድ- ደንበኛ ሲሆኑ ትኬት ይሰጡታል። በሚሰጡት ትኬት እድሎትን ይሞክሩ።
አይ፣ ግን ከቴሌ ሀምሳ ብር ወደ እኔ እንትን transfer ሲደረግልኝ ማለት ነው።
እ
ከዚህ ከቴሌ ሀምሳ ብር tra- transfer ተደርጎልኝ ነበር።
እሺ።
አይ ለዛ እሱን ለማወቅ ፈልጌ ነው።
አይ ይሄ የቴሌቪዥን game ላይ ከተጫወቱ ሽልማቶች ያገኛሉ።
ግን እኔ የጥሪ ማሳመሪያ ሙዚቃ ተጠቃሚ ነኝ። እቴ
okay እሱ ከሆነ እሱ የኛ አይደለም። የኛ ቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ game ኦችን መጫወት ነው።
እም፣
ያው ይዩትና ግልጽ ያልሆነ ነገር ካለ ያሳውቁን።
እሺ፣ አይ፣ አመሰግናለሁ።
ችግር የለም። እሺ።
እሺ።